የኢትዮጵያ Economics Association ህንፃ ላይ ሶስተኛ ፎቅ ላይ ነው። class ኡ የሚጀምረው አስራ አንድ ሰዓት ተኩል ነው እስከ አንድ ሰዓት ተኩል ነው።
hello hello
ክፍያው በ credit card ሰባት መቶ ሀምሳ ብር ነው። በአጠቃላይ ከአንድ ሺህ ብር ነው።
hello hello hello ሄሎ ሄሎ
ሼር ሊያደርግ ይችላል።
ሄሎ ሄሎ
ሄሎ ሄሎ ዶንኪ ቲዩብ
ሄሎ
የእነሱ ነው ይሰማኛል።